ቤት እሺ አሁን ደውለውልኝ ነበረ።
እሺ እሺ ትግል አዎ እሺ እሺ ሰሞኑን የሚለቀቁ ናቸው እንደዛ ቅናሽ ዋጋ አለ ተብሎ የተፖሰቱት እና
ኦኬ ወይ ሰሞኑን የሚከታተሉ እየገቡ አፑ ላይ ይፖስታሉ እና እንደዛ መከታተል ይችላሉ።
ኦኬ አሀ ስለዚህ አ፣ ሚማ- ሚ- ሚ- ለ- ሌላ አንዳንድ ነው የምትይኝ፣ ከአምስት ወጡ ሌላ አዎ አዎ የሚለቀቅ ሰሞኑን የሚለቀቅ አለ ስለዚህ
አፑ ጥሩ።
ላይ ስለዚህ እየገቡች ማየት እዛ ላይ ነው ማየት ያለብኝ አዎ አዎ ሲለቀቅ አፑ ላይ እዛ ላይ ይወጣል።
እዛ ላይ አይቼ ለእናንተ ነው የምደውለው አዎ አዎ ያየሁትን አዎ አፑ እስከ ላይ መቼ አይተው ልጠብቅ እዛው ላይ ገብቶ መጫረት ይችላሉ። ይለቀቃል ይህን ሰሞን ይህንን ቀን የሚል ቀ- ትክክለኛ ቀን ባይኖርም ግን ሰሞኑን ይለቀቃል።
በጣም ጥሩ እሺ እሺ እሺ አመሰግናለሁ እሺ፣ አመሰግናለሁ። እኔም መልካም ቀን